አዎ ነው ደግሞ አልታዘዘም እያሉ ያሉት አሁን ይሄኛው ታዘ አነሳልኝ ለኔ አና
ሄሎ
ሙባረክ ወይ ታዟል እሺ ቪዲዮስ
አሁን ታዘዋል። አሁን አይ አይደለም ቆየ ተ- ታዟል ከመጀመሪያውም ታዟል እኮ እኮ መጀመሪያ እኮ ታዘዋል። እዛ ጋር ደረሰኝ አንጣልኝ ያለችው የሆ- የሆነ ነገር ሲላት እዛኔ በቃ በሱ ጭቅጭቅ ፈጠሩ። ደቂቃ ሲያልቅብኝ ብቻ ወጥቻለሁ። በቃ እንዴ ኧረ ደቂቃ ሌላ ጊዜ እንደዚህ ነው ትተህ የምትወጣው እና anyways ሌላ አሁን ወደ ሌላ- ደርሷል እኮ- ውሰደው እሺ
አሁን ከደረሰ ወሰዋለሁ፣ ካልደረሰ ትቼ እወጣለሁ። አንድ ከዛ በኋላ አልሄድም ተመልሼ ማለት ይጀምራል።
አይ፣ እሱ እንኳን ያው complete ሲባል እንዴት መሄድ አይ- እንዳለበት አውቀዋለሁ። ሙባረክ ቢጄ እሱማ አልሄድም።
ስለምንወጣ የኔ- አይደለም የ- ምግብ ቤት እሺ። ለማንኛውም የኔ- ሂድና ውሰድ order በቃ ከደረሰ ወሰዋለሁ፣ ካልደረሰ